ጤና ይስጥልኝ ጠብታ አምቡላንስ።
የአምቡላንስ አገልግሎት ፈልገን ነበር።
እሺ ከየት እ?
ከየት ነው?
ኧረ ከቶም dialysis ወደ ራስ ደም።
አሁን እዛ ቶም ነው ያላችሁት?
አ ከዛ ወደ ራስ ደስታ ወደ ራስ ደስታ ማለት ነው።
እዛ ነበረ የነበራችሁት ራስ ደስታ?
ሕክምናችን ራስ ደስታ ነው።
ኦክሲጅን ይጠቀማሉ?
አ ስንት ሊትር ላይ ናቸው ያሉት?
አምስት
አምስት ሊትር ላይ። እሺ የአገልግሎት ክፍያችን የሚሆነው ሁለት ሺህ ብር ነው።
ኧረ አይቀንስም ከዛ አይቀንስም። አዎ ኧረ ቀንሽልንማ።
ይሄ ነው ክፍያው የሚያሳየኝ።
እሺ
ይምጡ
እ ይምጡላችሁ። ስልክ ቁጥራችሁን ስጡኝ።
እንደውላለን።
እሺ
ብሩ ተወዷል።